ሄሎ ጤና ይስጥልን።
ኮንት ነው
ምን አሉኝ?
ስራሕ ብክበልና ሶስት መቶ ምስ ድሮወል ባላንስ ላይ የሆነ በንድኝ ይሆናል።
ኦኬ በዚህ ስልክ ቁጥር ነው?
አዎ እሺ አንዴ ጠብቁኝ። መቼ ነበረ? hello hello ይኸው መቼ ነበረ ወጪ ያደረጉት? hello ድምጾት ይቆራረጣል። hello hello hello
ይሰማል ጋሽ
እሺ መቼ ነበር ወጪ እያደረጉት?
last night ነው
okay ምን ያህል ብር ነበር ወጪ ያደረጉት?
እሺ ሰባት ሰዓት ነው
እ እ
ሰባት ሰዓት ነው እኮ ብሩ ምን ያህል ነው? amount ኡን ንገሩኝ።
እሺ እ ሶስት መቶ ነው ሶስት መቶ ብር አዎ
okay ሶስት መቶ ብር እየገባ ነው የሚያሳየኝ።
እሺ ሰባት እሺ መቶ ሀምሳ ብርም ገቢ አድርገዋል።